ሄሎ Hello፣ አቤት።
ሰላም ጤና ይስጥልኝ። ቴሌቪዥን
እኔ ነው ስጫወት ማለት ነው። አሁን ለመጫወት ብር ስ- ስ- እንትን ውስጥ ስለሌ- ኮ- ቲኬት ስለሌለው በቲኬት ብር ለመግዛት ብዬ አይገ ብሩ በቂ አይደለም ይለኛል። ግን ስልኬ ውስጥ ብር አለ።
በቂ ያለው አዎ አለው።
እስቲ እሺ ቁጥሩትን መልሰው ይሞክሩትና ትንሽ ቆይተው አንዳንዴ እንደዚህ አይነት የ system ችግር ስለሚያጋጥም ነው።
አ፣ ትንሽ ቆይተው ይሞክሩትና እምቢ ካሉት ያሳውቁን።
ዕለታዊ ስለሆነ ይሁን እንዴ?
አይ እንደሱ ሳይሆን ያው coin ለመግዛት በሁለት ብር አንድ coin በስምንት ብር ስድስት coin እና በአስራ አምስት ብር አስራ ሁለት አለ።
አዎ ስልኬ ውስጥ አለ ብር ግን አዎ።
አዎ እኮ አንዳንዴ system ላይ ትንሽ ስለሚያስቸግር ነው። ትንሽ ቆይተው ይሞክሩት። እምቢ ካሉት ደግሞ ደውለው ያሳውቁን።
እሺ